ጤና ይስጥልን።
አይ ሰላም ነው።
እግዚአብሔር ጠዋት ይመስገን።
ደውዬልሽ የነበረው ልጅ ነኝ። እዚህ መስቀል ፍላወር ነን እና
እሺ።
ቢሮ ናችሁ?
አዎ መስቀል ፍላወር ከሆኑ ቢሮ ነን።
እ ምኑ ጋ ነው? ትንሽ ገባን ደርሰን መተን በዚህ እኮ በቦሌ በ- ሚካኤል በ- መተን በየትኛው ጋር ነው የመጡት?
በቦሌ ሚካኤል
እኮ በቦ ናዝራ ሆቴልን ያውቁታል?
ናዝራ ናዝራ ሆቴል ናዝራ ሆቴል እንጠይቃለን። ችግር የለው።
እኮ ወሎ ሰፈር ጋር ሲደርሱ ናዝራ ሆቴል የቱ ጋር ነው ይባሉ። ወ- ናዝራ ሆቴልን ትንሽ ሲሄዱ ማለት ነው አ U-turn አለ፣ በስተቀኝ በኩል ነው የሚገቡት።
ስለዚህ ወደ ወሎ ሰፈር እንወጣለን።
በየትኛው ጋር ነው የሚመጡት? እርስዎ የሚመጡበትን አላወኩም እኛ አባት።
መስቀል- እ- እኛ እኮ መስቀል ፍላወር አደባባይ ላይ ነን አሁን።
እሺ መስቀል ፍላወር ጋር ከሆኑማ ቤተልሔም ምግብ ቤት ይታዩታል፣ ወይም ደግሞ ምስራቅ በር ስጋ ቤትን ያውቁታል።
እንጠይቃለን። እሱ ችግር የለው።
ምስራቅ በር ስጋ ቤት ፊት ለፊት ማለት ነው አፍሮሊንክስ ሞተርስ አለ።
ምን ሞተርስ አፍሮሊንክ
አ- አፍሮሊንክ እሺ።
አፍሮሊንክ ሞተርስ የሚል ሬክላም አለ። በሱ ሬክላም ትክክል ይግቡ።
እሺ እሺ አባት